hello ሰላም ጤና ይስጥልኝ። hello አቤት፣ ሰላም ነው።
እግዚአብሔር ይመስገን። Donkey Tube ነው። ምን ልርዳዎት?
እንትን እ፣ የ Donkey Tube YouTube channel ላይ እንትን የስራ ማስታወቂያ አይቼ ነው።
እሺ፣ ማስታወቂያውን ያዩበት ቦታ ላይ link አለ። እዛ ላይ apply ማድረግ ይችላሉ።
እሺ፣ አይ እዛ ጋር የትምህርት እንትን ማስረጃ እርስዎ CV ምናምን የሚል ስላለ ተማሪነቴን የሚገልጽ መታወቂያ ብቻ ነው እንትን የሚያልኩት። ችግር ይኖረዋል?
እኮ ያለውን document እዛ ላይ upload ማድረግ ይችላሉ። link ኡ ላይ ማለት ነው።
መስፈርቱ ምንድን ነው? ዘጠና አንድ አስራ አምስት ላይ ደውሉ ይላል comment ላይ።
እንደውልላቸዋለን አስገብተው ከሆነ እዛ ላይ ፎርሙ በሚጠይቀውት መሰረት የስራ ልምድ እ፣ እንዲሁም document፣ ሙሉ ስም፣ አድራሻ እዛ ላይ የሚጠይቀውን ያሟሉና apply ያድርጉ። ከዛ ይደውልልዎታል።
እም፣ እሺ እሺ፣ እሺ፣ አመሰግናለሁ። እስከ እናመሰግናለን።
መቼ ነው? ቀን ገደብ ይኖረው ይሆን?
ሲኖር እናሳውቃለን እኛ ስንቀጥር።
እሺ